ኢትዮጵያ የኢትዮጵያ አምላክ ከሚመጣ ሁሉ ከክፉ ሰውራት ከፍቅር ሳፖርታ የሰላምን ፍሬ እንድትመግባት እጆቿን ዘርግታ ትማጸንሃለች። አምላክሽ እንኳን ስማት አሳምረው መጨረሻውን ስጠን ሰላሙን ስትለምን እጆቿን ዘርግታ Ethiopia, Tavati, Ethiopia. አምላኬ ሆይ በቃሽ በላት ምሕረትህ አትንፈቃት። የተባረከች መሬት የተቀደሰች ምድር የሰላም ደሴት አርጋት የተላበሰች ፍቅር የተመኘነው ይሁን። ጸሎታችንን ስማን፣ በሰላም አሳድረን በቸራ ውለን ባማን ፈጣሪያችን አልፋና ኦሜጋ ፍቅርን ስጠን ጸጋ አባቴ ሆይ አልፋና ኦሜጋ ፍቅርን ስጠን ጸጋ የፍቅሯን እንጎቻ ሲበሉ ተሻምተው የአገር ልጅ በፍቅር ተሳስሮ ተሳስኖ የመኖሯን ባክል አታሳጣት ጌታ ሰላምና ደስታ አይራባት እንደት ሀገራችን የሁሉም አድባር ናት። እምዬ እኛ ናት ስትለ ለምን እጆቿን ዘርግታ እስኪ ስማት ጌታ ኢትዮጵያ ታች ትደውያ አበዛ ቤቴር ኢትዮጵያ ታች ትደውያ አበዛ ቤቴር አምላኬ ሆይ በቃሽ በላት ምሕረትህን አትንፈጋት። የሰላም ምድረ ገነት የሰው ልጆች አብነት አስታጥቃት በዙሪያዋ የፍቅርን መቀነት የምንዋደድ አርገን የማይለየን ፍቅር አንተው ጠብቀን ጌታ ከለላ ሁነን አጥር ፈጣሪያችን አልፋና ኦሜጋ ፍቅርን ሰጠን ዘላ አባቴ ሆይ ልጆችህ ነንና አውጣን ከፈተና ፈጣሪያችን አልፋና ኦሜጋ ፍቅርን ስጠን ዘላ አባቴ ሆይ ልጆችህ ነንና አውጣ